Hello ጤና ይስጥልኝ።
Hello ጤና ይስጥልኝ።
ሰላም ነው? ፍሊንትስቶን ነው አሁን ሰዓት?
ልክ ነው። ምን ልርዳዎት?
እ ባለፈው ከሐምሌ አንድ ጀምሮ አክሲዮን እንደሚሸጥ መረጃውን ሰምቼ ነው እና አዎ ልክ ነው።
እ አዲስ አበባ አይደለሁም አሁን ክፍለ ሀገር ነኝ እና እንዴት ማግኘት እችላለሁ? ሲጀመር ማለት ነው።
እ እሺ አሁን ስሞትንና ስልኮትን እይዛለሁ። ከዛ አዎ።
ሐምሌ አንድ ላይ እደውልልዎትና ያለውን ነገር እ አስረድዎታለሁ። ከዛ መሆን የሚችለውን process ያካሂዳሉ ማለት ነው።
ኦንላይን ነው?
ኦንላይንም አለ። አዎ እንደዛም አማራጭ አለ።
በቃ እንደዛ ከሆነ እሺ።
ስሞትን ማን ልበል።
ቢኒያም ሞገስ እሺ ማስታወቂያችንን ከምን ሰምተው ነው?
እ ማስታወቂያችንን ከምን ሰምተው ነው?
አንደኛ ቲቪ ማስታወቂያ ላይ አይቼ ነው። ሁለተኛ ጎግል ላይ በ website ኣችሁ ገብቼ okay የት አካባቢ ኖት?
እኔ ወደ ኢሉባቡር ነኝ አሁን በቃ መጥ- እደውልልዎታለሁ።
በቃ እሺ እሺ እሺ እናመሰግናለን።
እሺ እሺ